ሄሎ አቤት ሄሎ አቤት አቤት አይሰማም።
አቦ አንድ የሞተ ሰው ፈልጌ ወደ አራርሶ ሊወሰድ አራርሶ አዎ አዲስ አበባ ነው ያለው።
አዲስ አበባ ነው ያለው አሁን።
አ- አዎ የሞተ ሰውየው እሺ የሞተ ሰው እሺ አ-
እሺ ችግር የለውም።
ታመጣላችሁ እንዴ?
አዎ አዎ አምቡላንስ ትችላላችሁ?
አዎ እንችላለን።
ስንት ነው ገንዘቡ?
ዋጋውን ሰርቼ ልጥ- ልንገሮት ላሳውቀው እ?
መልሼ
ስንት ስንት?
እኮ ለ- ልስራ ኪሎ ሜትሩን ደምሬ ስለሆነ የምነግረውት አራርሶ ነው ያሉኝ አይደለ?
አዎ አንድ መልሼ ላሳውቀውት ልደውልልዎት። አሁን ጠብቁኝ
አ፣ በደንብ ያልሰማም። እስቲ ሞክርልኝ።
እሺ። ላሳ- አሁን መልሼ እደውልልዎታለሁ ገንዘቡን ላሳውቀውት።
እስቲ አንተ ደውልልኝ። አ፣ በደንብ ያልሰማምኝ።
እሺ እሺ